ወይኔ የለም hello፣ አቤት።
እንትን ነበረ withdraw አድርገን
እሺ፣
እንትን ነው pending አድርጎበት እስካሁን አልመጣም። በ voucher አውጥቶት ነበረ በ voucher ከሆነ shop ሄዶ ነው መውሰድ የሚችለው።
እኮ አዎ፣ shop መጥቶ ነው እኮ የደወልኩልሽ።
okay፣ አውጥቶታል፣ ግን failed ነው እንትን ነው pending ነው የሚለው። ቀንሷል፣ ግን failed ይላል።
failed ይላል። ኮዱ ነው ኮዱ አለ አሁን።
ID ው ነው
አይ ኮዱ የ voucher ኮዱ ኮዱ ኮዱ የለም እኮ ኮዱ ነው። ይኸውልሽ account history ውስጥ ገብቶ ማግኘት ይችላል። account history ውስጥ ገባ፣ voucher history የሚል አለ
okay withdrawal request ውስጥ
እኮ account history ውስጥ ሲገባ voucher history የሚል አለ ኮዱን ለማግኘት። ከዛ በኋላ voucher history ውስጥ ሲገባ voucher code ብሎ ያመጣል። እሱን ነው ሱቅ ሄዶ okay okay voucher history ውስጥ voucher code ውስጥ voucher ኮዱ ነው እኮ ለሱቅ ሄዶ የሚሰጣቸው።
እኮ አሁን የታል ዛሬ አራት ነው። ቆይ አ
እሺ በቃ እሺ አገኘሽው?
አገኘሁት መሰለኝ። ቆይ ልሞክረው።
እሺ እሺ